ሌሎች አባ
አቤት ምን ነበር?
ብር አዝዤ ያልገባልኝ
ምን ላይ ነው ያዘዙት?
እ
ምን ላይ ነው ያዘዙት?
እ ቆንጆ ቤት የሚል ላይ ነው።
ከእነሱ approve ያስደረጉ። እሺ ከቆንጆ ቤት
እ
ከቆንጆ ቤት approve ያስደረጉ እና
እ እንትን ይባላል። ከእነሱ ወደኛ system እየመጣ አይደለም። በቴሌብር ነው አይደለም?
አይደለም በቀጥታ ንግድ በላይ ነው።
እሺ አካውንቲንግ ጋር
አንድ ሺ አንድ ሺ አስራ ሰባት
ስልሳ ሰባት አስራ ሰባት አስራ ሰባት
አስራ ሰባት ስልሳ አምስት
ስልሳ አምስት ሰላሳ ሁለት
ሁለት ዜሮ ዘጠና ስድስት